ሄሎ
ሄሎ ጤና ይስጥልኝ።
እሺ ምንድን ነው ምን ልታዘዝ?
እንትን ቦታ ለመያዝ ነበር የምን ቦታ?
የእጹብ ድንቅ ቅዶች።
አሁን ሰርዘናል አላችሁ እኮ
አይ አይደለም ለመታደም
እ ለመታደም ከሆነ ማስታወቂያ እናወጣለን። እኛ ቀረጻ ሲኖር YouTube ላይ ማስታወቂያ እናወጣለን።
እ ስንት ብር ነው?
ክፍያ የለውም፣ እናሳውቃለን። እኛ ካለው ክፍያ ካለውም እናሳውቃቸዋለን። አሁን ስለሌለ ማስታወቂያ ተከታተሉ።
እሺ